ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ- አብሮ ስጥልህ።
ከቤት ቤት ነው የምደውልልህ ራሄል ነኝ።
okay እሺ ስንት ብር ነበረክ ሳይቀነስ በፊት?
አራት መቶ አርባ አምስት ብር አራት መቶ አርባ አምስት ብር እያለክ ነው ሰላሳ አምስት ብር የተቀነሰው?
ስልሳ አምስት ሳይሆን መቶ ሰላሳ አምስት ብር ነው መቶ የተቀነሰ።
ሰላሳ አምስት ነው ያልኩት። እሺ አራት መቶ አዎ።
ስንት?
አራት መቶ አርባ አምስት ብር
ትናንትና ማለት ነው።
ትላንት ከሰዓት አካባቢ።
እሺ check አድርጌ እዛ ላይ አሳውቅሃለሁ። እሺ አንዴ ጠብቀኝ።
እሺ